ሄሎ
ጤና ይስጥልኝ። ዜና አዲስ ደውለው ነበር።
ሰላም ጤና ይስጥልኝ። እሺ ደውለው ሰላም ነበር ለካፌ።
ደውዬ ነበር።
አዎ፣
አንድ የት ነው ምናልባት ድርጅቱ ንገሪኝ።
ላይን አዲስ
አይን አልደወልኩም። ዮሴፍ ነኝ ነው የተሳስተሽው።
አዎ፣ እሺ እንትኑን ይሄ ኦንላይን ስልኩን እየሞከር ነው እኮ። እሺ አሀ ኦኬ ኦኬ ቆንጆ እሺ አዎ፣ እሺ እሺ።
እሺ